ይረሳዋል። ፔዶ ፔዶ ፔዶ
ሄሎ ሄሎ፣ ወይ መልሼ ደወልኩሎት።
እሺ ፕሮዳክቱን ተቀብለዋል እና እስቲ ያውሯቸው፣ ስልክ ልስጦት።
እሺ
ዜሮ ዘጠኝ አርባ ቆይ ዜሮ ዘጠኝ አርባ አርባ ሶስት አርባ ሶስት አርባ ሶስት አሉ ዜሮ ዘጠኝ አርባ አርባ ሶስት አልኳት ሰባ አራት ስልሳ አራት ሰባ አራት ስልሳ አራት ስልሳ አራት እሺ እሺ፣ ደውሎ ያውሯቸው። እሺ፣ እሺ አመሰግናለሁ እሺ፣ መልካም ቀን።
እሺ